አያነሱም።
ሄሎ ጤና ይስጥልን ቹቹ።
አያነሱም። ይሄ ነው። እንዴት ዋልሽ?
ሰላም ሰላም ዋልሽ?
ሰላም።
እግዚአብሔር ይመስገን። ይኸውልሽ ከፍርድ ቤት ነበረኝ ድ- አዘን ነበር አልመጣም። ድንች
በዚህ ሰባት ኪሎ ድንች ትናንትና ነገር ያለው አይደለም በባለፈው ነበር የባለፈው ባለፈው ቀርቶ ነበር ድንች ትናንት ሲመጣ ድጋሚ አዘኖ ነበር እና እልክላቸዋለሁ ብሎን ነበር። አሁን ስንጠይቀው አልመጣም ማለት እሺ፣ ሰባት ሰባት ኪሎ ኪሎ ድንች።
ያደረጉት እ እርስዎ ነው create ያደረጉት?
እ በማን ነው የተላኩት? በፈለቀች ፈለቀች።
አዎ እኮ አሁን ደወሉልኝ ስልክ ቁጥር አዎ በዚህ ስልክ ማለት ነው። አዎ ነገ እንላክሎት፣ ነገ መረከብ ይችላሉ።
አዎ ብሎ ፍርድ ቤት ካመጡልን ችግር የለም።
እሺ፣ ነገ እንልክሎታለን።
አ ለሚኩራ እሺ፣ እዚህ ሳሚት ሰላም።
እሺ፣ እሺ እ